ጤና ይስጥልኝ ጉዳይ ኦን ራሔል እባላለሁ። እባክዎ ምን ልርዳዎ?
ጉዳይ ፀጉር ሳሎን ነው አይደለ?
አይ ተሳስተዋል። ጉዳይ ኦን አሰሪና ሰራተኛን የሚያገናኝ የሞባይል app አሰሪና ሰራተኛ?
አዎ አይ ጥሩ ነው ማወቂያን ግን ሰራተኛ ትቀ- ታገኛላችሁ ማለት ነው?
አዎ electrician ን፣ ቧንቧን ባለሙያ ቢፈልጉ ለመኖሪያ ቤትም፣ ምግብ አብሳይ፣ ጽዳትም የሚሰራ ቢፈልጉ አለን።
ጽዳት እ እና የቤት የቤት ሰራተኛ
አዎ ያው ምግብ ጽዳት የሚሰሩት ቤት ውስጥ አጋዥ ባለሙያዎች አይደሉ? አዎ አድ- አዳር ከቤት አይ ተመላላሽ ነው ያሉን ቋሚ የሉንም።
አጥ- አ- አጣ- አጣ- የሚያጸዳ ብቻ ማለት ነው ምግብና ጽዳት ይሰራሉ።
እና ይሄዳሉ።
አዎ በ- በሳምንት ስንት ጊዜ?
እ በሳምንት አንድ ቀን ወይም ሁለት ቀን ከሆነ ለስምንት ሰዓት ያህል ይሰራሉ። በሳምንት ሶስት ቀን ወይም ደግሞ አምስት ቀን ከሆነ ደግሞ ለግማሽ ቀን ይሰራሉ።
ሁለት ቀን ቢሆን በሳምንት ስንት ነው የሚ- የሚያስከፍሉት?
ማለት ምን እና ምን process አለው? ሙሉ መረጃ አንድ ቀን አንድ ቀን ጽዳት፣ አንድ ቀን ወ- ወጥ ቤትነት፣ ያው እንጀራ ወጥን ምናምን ምግብ ማለት ነው።
ጽዳት በሳምንት ሁለት ቀን ማለት ነው።
አዎ
እሺ እኛ ጋር በተመላላሽ ነው ያለው እንዳልኩት መነሻ ነው ይሄ የምነግሮት አሁን በዚህ ዋጋ ይሰራሉ ማለት ሳይሆን ከባለሙያ ጋር ተነጋግረው ይደራደራሉ ማለት ነው። ከሁለት ሺ ስምንት መቶ ብር ጀምሮ ነው በሳምንት ሁለት ቀን።
በሳምንት ሁለት ቀን በሳምንት ሁለት ቀን ያው በወር ስምንት ቀን ማለት ነው።
አዎ
እና ከዚህ በታች የሚሰራ የለም።
አዎ በዚህ ከዚህ በታች የለው።
እሺ እናቤት አመሰግናለሁ። እስኪ እደውላለሁ፣ ይሄን ቁጥር ይዘዋል። ምንድን ነው የሚባለው? አሰሪና ጉዳይ ሰራ- ኦን።
ጉዳይ ኦን አዎ ጉዳይ ኦን አሰሪና ሰራተኛን የሚያገናኝ የሞባይል application ነው።
እሺ አመሰግናለሁ።
እሺ ጉዳይ ኦን ስለመረጡን አመሰግናለን። መልካም ቀን ይሁንልዎ።
አሜን thank you